ሌላስ ኢንቨስት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ከሲቢ ብር ወደ ቤስት ቢዝ account እህ
አስተላልፌ ነበር።
እሺ አልገባልህም?
አዎ የ deposit message ኡን ልከህልናል እንዴ? ቴሌግራም ላይ
ቴሌግራም ላይ አዎ እሺ፣ ከሲቢ ብር እሺ፣ የሚላክልህ text message አለች አይደለ?
አዎ አዎ እሷንና ሲቢ ብር የምትጠቀምበትን ቁጥር አድርገህ ቴሌግራም ላይ ላክልና ለቻፓ እናሳውቃለን።
እሺ